ሄሎ፣ ጤና ይስጥልኝ። ለአምቡላንስ ባኮ ምልርዶ ሄሎ፣ ምን አድርገሽ ታውቂያለሽ?
ሰው ወደሽ ታውቂያለሽ ወይ?
ይሄ የአምቡላንስ አገልግሎት መስጫ ድርጅት ነው። እሺ
ነው እንዴ?
አዎ።
እዚህ እንድትመጥ ፈልጌ ነበር። ፍኖተ ሰላም ከተማ እ ምን የት ፍኖተ ከተማ?
ሰላም ከተማ ፍሬ ሰላም ከተማ፣
ፍኖተ ሰላም ከተማ ፍኖተ ሰላም።
ፍኖተ ሰላም አምቡላንስ ፈልገህ ነው?
እ
ከየት ወዴት ነው የፈለገው?
ከፍኖተ ሰላም ወደ አዲስ አበባ ከፍኖተ ሰላም አዲስ አበባ።
እ
እሺ እ የታካሚ ሁኔታ ምንድን ነው?
በጣም ታሟል፣ እያቃሰጠ ነው።
ምኑን ታሞ ለምን እንደሚያቃስተው
እኔ እንጃ ሰው ነገር አመመኝ ነው የሚል እኮ የታካ ምኑ ጋር በደንብ
እ ጤና ጣቢያው ላይ ፍኖተ ሰላም ጤና ጣቢያ
እኮ ም- እኮ ጤና ጣቢያ የገባ ምን ሆኖ ነው?
እዛ ጤና መድን ነበረን ብንሄድ አ- አዲስ አበባ ነው የምታሳክሙት ተባለ። ተድላ ተድላ አምቡላንስ በተ አ- ይመጣላቸዋል ብለው ነው በዚህ ስልክ ደውሉ ብለውን ነው እኮ የታ- የታካሚውም እ ምን ደም- በደንብ